ഹലോ
హలో లుల አቤት
ሰላም ነው?
ሰላም ነው?
አለን እኔ የምልህ ሄል- የዛሬ ኒው ላይ ማለት ነው አንዳርጋቸው የሚባል ይዘሃል ዕቃ
ምን ላይ
ኒው ላይ ኒው ላይ ፒዲኤፍ ኒው ላይ?
ፒዲኤፍ
እሺ
አንዳርጋቸው የሚባል ነጭ ሽንኩርት ጦር ኃይሎች መሄድ ይዘሃል
ጦር ኃይሎች
አ ጦር ኃይሎች መሄድ
ጦር ኃይሎች ሳይሆን እ፣ ቀራኒዮ ማርያም ጋር ዜሮ ሰባት ቀበሌ ዜሮ ሰባት እዛ ነው የታዘው።
እኮ ግን ይቃ- ዕቃውን ይዘኸዋል አ?
እቃውን ይዘኸዋል?
እ፣ ነጭ ሽንኩርቱ
አራ ምንድን ናችሁ እናንተ? ችፕችፕ ነው?
አ ከቢሮ ነው የምደውልልህ
OK ቆይ እኔ የለሁም ግን እዛ ሌላ ሰው ነው እንዲቀበል ያደረኩ መጨረሻው ሀያ ሶስት ስልክ ሰላሳ ሁለት ሰማንያ አንድ ሀምሳ አንድ ሀያ ሶስት ይሄ ነው ሊቀበለው የሄደው
እኮ አይ አሁን ያንዳርጋ አንተ አልወጣም ነው ዛሬ ስራ
እኮ እኔ እኮ እንትን ነኝ customer ነኝ
OK order በጣም አድርጌ ነው OK በጣም ይቅርታሽ እሺ driver መስሎኝ ነው sorry OK
መልካም ቀን